ጤና ይስጥልኝ ሁሉ ስፖርት በኮ ምን እርዳዎት?
ወይ እንትን አልመጣልኝ ቴሌብር
አዎ ቴሌብር እየሰራ አይደለም።
ሂድ okay ሌላ access የለኝም እኔ ደግሞ
እ ምንድን ነው deposit ነው withdraw?
አይ ነው እንዲሁ እንትን ለም game ኡን ለመጫወት
deposit ማድረግ ከፈለጉ ስልክ ሰጦትና አዎ በሰጠውት ስልክ deposit አድርገው ደረሰኙን ይልኩልናል፣ እኛ እናገባሉታለን።
ነው እንዴ?
አዎ እሺ ቆይ ለያዘ አ ችግር የለውም ከዛ
ችግር የለውም።
okay ስንት ነው?
ሰላሳ ሁለት ቆይ እሺ ሰላሳ ሁለት ሰላሳ አምስት ሰላሳ አምስት አስራ ዘጠኝ አስራ ዘጠኝ ስልሳ ስድስት ስልሳ ስድስት ስድስት
okay ዝም ብሎ መደወል ነው ይሄ
አይደለም። ይሄ የቴሌብር እኮ ስልክ ነው የሰጠሁት። ቴሌብር የሚያስገቡበት ስልክ ነው ይሄ።
አሀ normally ዝም ብዬ ወደ አንቺ ይሄዳል።
አዎ ወደዚህኛው ስልክ ያስተላልፉና አዎ ከዛ ያስገቡበትን ደረሰኝ ቴሌግራም ላይ ይልኩልናል።
እሺ አ ቴሌግራም ላይ ይመጣል እዚሁ ላይ አሁን ቴሌግራም ላይ።
የጻፍኩልሽ ላይ okay ቴሌግራም ሁሉ ላይ ስፖርት እርስዎ ቴሌግራም።
ይልኩልናል ደ- እሺ ደረሰኙን ደረሰኙን እሺ እሺ እሺ